hello ጤና ይስጥልን።
አብሮ ይስጥልኝ።
ከ freelance ኢትዮጵያ ነበር የምደውለው።
እሺ።
ከዚህ በፊት ተደውሎልሽ ነበረ?
አዎ።
okay፣ CV ላክሽ ታዲያ የዛኔ ወይስ?
አዎ ልኬያለሁ መሰለኝ።
okay፣ ልከሻል።
አዎ።
እስቲ check እንዳደርገው እስቲ username ሽን ንገሪኝ።
እ የቴሌግራም username ሽን check እንዳደርገው ማለት ነው መግባት ራሄል ራሄል እም፣
እሺ፣ እዚህ ጋር አያሳየኝም። ለዛ ነው
okay።
ወይ እዛ ላይ hi በይን እና ወይ ድጋሚ check እንድናደርገው ማለት ነው። እዚህ ላይ እንዳላክሽ ነው የሚያሳየን። ለዛ ነው።
እሺ።
እሺ፣ እዛ ላይ hi በይን ቅ- እንትኑን ካላገኘሽ ደግሞ ወይ ደውይልን መልስ።
እሺ።
እሺ፣ መልካም ቀን።